క్లియర్
ጤናይስጥልን እግዚአብሔር
ከአሪፍ ስፖርት ቤት ቴሌ ብር አንድ ሺህ ሁለት መቶ አውርጄ ማለት ነው።
እሺ
ብሩ እስካሁን አልደረሰኝም። ሳምንት አልፈዋል።
አስመዝግበው ነበር ደንበኛችን።
አዎ ስለዚህ ስልክ ቁጥር ነው።
አይደለም እሺ
ሰማንያ ሶስት ዜሮ ዘጠኝ ሰማንያ ሶስት ሰማንያ ሶስት ሰላሳ ስምንት ሰላሳ ስምንት ዘጠና አንድ ዘጠና አንድ ሰላ- ሀያ ስድስት ሰማንያ
ሀያ ስድስት ዘጠና አንድ ሀያ ስድስት ነው መጨረሻ።
እሺ እሺ ደንበኛችን ላረጋግጥልዎት መስመር ላይ ጠብቁን። ደንበኛችን መስመር ላይ ኖት።
አዎ መስመር ላይ ስለጠበቁ እናመሰግናለን። ለሚመለከተው አካል እንደተላለፈሎት ማየት ችያለሁ። ከ 2X withdraw ነበር ማድረግ የፈለጉት አንድ ሺህ ሁለት መቶ ብር አይደለም።
አዎ
እሺ ደንበኛችን እ፣ እንደዘገየ ማየት ችያለሁ። ለዚህ ደግሜ ስሞትን ላስተላልፍሎት እና በፍጥነት ለመስራት እንሞክራለን። ይሰማል ደንበኛችን?
አዎ ይሰማው ነው።
እሺ እንደዘገዩቦት እ፣ ተረድቻለሁ። ለዚህ ደግሜ ስሞትን ላስተላልፍሎት እና በተቻለን አቅም በፍጥነት ለመስራት እንሞክራለን። እሺ ደንበኛችን፣ ሌላ የምረዱት ነገር አለ?
በቃ እሷ ብቻ ነው፣ ሌላ ነገር የለም።
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉ ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ምሽት።